hello ጤና ይስጥልኝ ከ BGI ኢትዮጵያ ነው የምደውልሎት ደንበኛ እሺ ምን ታዘዝ?
እሺ፣ ደውለውልኝ ነበር። አሁን የ draft machine ጥገና ፈልገው አዎ ከየካ አባዶ።
የካ አባዶ እሺ፣ የቤቱ ስም ምን ነበር ያሉን ደንበኛ?
ዳመስ ዳመስ ዳመስ ቁጥር ሁለት ባርና ሬስቶራንት እሺ፣ BGI ID ውን አንዴ ሊነግሩን ይችላሉ?
እ ID number ኡ አ ID number ኡ አስራ ሶስት 13 ሰማንያ 80 ሰባ ዘጠኝ 79 ስልሳ ሰባት 67 እሺ፣ ደንበኛችን መልካም ቀን ነው።
እሺ አመሰግናለሁ።